አቤት እሺ ደውለህልኝ ነበረ ሶስት መቶ ብር አድርጋ አድርጋ አዎ።
ነው አይደለ?
አዎ አዎ ያልገባልህ የለ በ voucher ነው withdraw ያደረግከው እና እ በ voucher ደግሞ withdraw ያደረግክ ማለት ሄደ ማውጣት የምትችለው ከቤት ቤት ሱቆች ነው።
እና እንዴት ነው እዛም ሄጄ ነው መውጣት የምችለው?
አዎ ወይም ደግሞ revert ማድረግ ትችላለህ። ወደ ቤት ቤት account እንዲመለስ ማድረግ ትችላለህ ራስህ ማለት ነው።
ውስጥ ገብቼ ማድረግ እችላለሁ? reverse ማድረግ እችላለሁ?
አዎ አዎ በቃ እሺ።
መጀመሪያ step ኡን ታውቀዋለህ ወይ ቴሌግራም ላይ እንላክልህ ወይ ልንገርክ?
ቴሌግራም bot ኡ እየሰራ አይደለም። አሁን bot ኡ ሳይሆን ቴሌግራም ቁጥር አለን directly የምናወራ
ይሄን ለአሁን ገብቼ ነበረ እኮ እና ይሄ እንትን ነው አይጽፍም ማለት
no ዘጠኝ በስንት ነው የደወልከው? በ- የላክልን
በዚህ ቁጥር ነው አለ
በዚህ አይደለም ዜሮ ዘጠኝ ዜሮ ሶስት በሚለው ገብተህ አውርተሃል?
እሺ ስልኩን ተከፍታ አድርጊ እሺ ይቅርታ።
እሺ፣ እ- text ሳይሆን ልንገርህ አባቴ እሺ እኔ ጋር ነኝ። እሺ ዜሮ ዘጠኝ ዜሮ ሶስት እሺ
አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት እሺ ሰላሳ ሰባት አርባ ሰባት እሺ አዎ እዛ ላይ ኮድ አለች። እዛ ላይ አውራንና ኮዷን ይዘህ እሷን copy paste በማድረግ ወደ ቤት ቤት account መመለስ ትችላለህ። እሺ እሺ እሺ እሺ፣ እሺ አመሰግናለሁ።
አመሰግናለሁ ስለደወልክ። እሺ መልካም ቀን።